Hello ጤና ይስጥልኝ። አቶ ሽኩ ነው የምንወጣው።
Hello hello Hello
እ ሰላም አለን ይመስል
እ ስለ ስራው ለማወቅ ፈልጌ ነው። ምዝገባ ምን ደርስ ስለ ስራው ማወቅ ፈልጌ ነው።
Okay እሺ። ከየት ነው የደወሉልን? ይቅርታ
እ ከየት ነው የደወሉልን?
ከሶዶ ከሶዶ።
አዎ እሺ ቴሌግራም
እ ቴሌግራም
ቴሌግራም እም፣ እ ይጠቀማሉ።
አልጠቀምም።
Okay እ መጀመሪያ ቴሌግራም ላይ ተመዝግበው ነው ከዛ ለስራዎች ማመልከት የሚችሉት እና ወይ እም።
በሌላ ሰው ቴሌግራም መጠቀም የሚችሉ ከሆነ ወይ እንደዛ ያድርጉ። Because ቴሌግራም ነው ቴሌግራም ላይ ነው መጠቀም የሚችሉት መጀመሪያ። የለውትም ቴሌግራም? ስልኩ button ነው እ
button ነው ስልኩ።
አዎ አዎ
ስለዚህ እ በቃ ቴሌግራም እ በዛ ላይ ስለሆነ apply ማድረግ የሚችሉት
በሌላ
አዎ ቴሌግራም ላይ ነው apply ማድረግ የሚችሉት። ለዛ ነው በስልክ ላይ እ እንትን ማለት ማመልከት አይችሉም።
አይችልም። እሺ
በቃ ቴሌግራም መጠቀም ሲችሉ ይደውሉልን እና ያለውን information እንነግሮታለን። እሺ
እሺ እሺ። አመሰግናለሁ አመሰግናለሁ።
እሺ፣ መልካም ቀን።
እሺ